ሄሎ ጤና ይስጥልኝ። ይጠብቃል።
ሲሰራውን ደውዬልሽ ነበረ። እንዴት ነው አምቡላንሶች አልገቡም?
አልገቡም። ምንም የተመለሰ አምቡላንስ የለኝም።
እና እባክሽ አስቸኳይ ስለሆነብን በቃ የመጨረሻ በዛ ነው።
of course ያው ሁለት አምቡላንስ ነው ያለኝ available ስራ ላይ ያለ ሁለቱም ስራ ላይ ናቸው ያሉት።
ስልሽ ሩቅ ቦታ ነው ያሉት?
አዎ አንደኛው ወደ ጣፎ ነው የሄደው፣ አንደኛው ወደ ሰናይ ሆስፒታል ነው የሄደው።
ሰናይ ሆስፒታል።
አዎ
ኦ፣ እሺ
ደውልላቸው እና እስኪ የአዲስ ነገር ካለ ደውላለሁ። ከቤት ነው አይደለም የምትደውሉልኝ?
እ አ ከቤት አዎ።
መልካም እስቲ ልደውልላቸው እና ያሉበት እሺ።
ጥያቄ ደግሞ አሳውቃቸዋለሁ።
እሺ sister፣ በእናትሽ አስቸኳይ ስለሆነበት እሺ እሺ